الشباب قبله قبله ኧረ እኔስ ናፍቆኛል ጉበሎ የሸበሎ ወጣት ጉበሎ ኧረ እኔስ ናፍቆኛል ጉበሎ ናፍቆኛል እናንተው ሰው በሰው ይገኛል ሸበላው ሙሽራ ኩበለ እንኩበለው ሙናየነ ኩበለ ገን መጋን አብሮ አደግ ልጅ እንደነህ ቃናዬ ቃናዬ የኩሪያችን ውሃ ማስከናጫፊያችን እየሸጡንም ቁጭ መገባበዣችን የጎጆ ሰንበሌጥ ስብሰባ ጎልላት ቅጠልና ቁበት የሚጨስበትን ውሃ የማለዳ ፀሐይ ጎህና ጀንበሮ መገናኛችን ተድላችን ነበረ ተሸክመ ስንሄድ ገበያ እምቧይ ተወራውረን ሲሻን መተያያ መተያያ የሸበሎ ጉበለ ጉበለ ኧረ እኔስ ናፍቆኛል ጉበለ የሸበሎ ወጣት ጉበለ ኧረ እኔስ ናፍቆኛል ጉበለ ሰው ይገኛል ሸበላው ሙሽራ ነው ጎበለ ጎበለው ሙናዬ ጎበለ መገን መገን አውራደግ ልጅ እንደነህ ቃናዬን ቃናዬን ናችባ ጎደፎ ነገ የታመምኩት አይኔን መችባሽም አልሆነ እንከት ያልኩት ጎኔን እምመደከም አስከልክ ትቼው ሰውነቴን ስራ ፍቃድ አለሁ አንተውንና እናቴን እናቴን አንተንና እናቴን አንተንና እናቴን ማለዳ ፀሐይ ጎህና ጀንበሮ መገናኛችን ተድላችን ነበረ ስንቅ የደገበያ እምቧይ ተወራውረን ስሻን መተያያ መተያ ኧረ ገዳም ሆነ ኧረ ገዳም ሆነ ገዳም Yeah.